ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
ከትናንትና ከሁሉ ስፖርት ተቀናሽ የተደረገ አስር ሺህ ብር ነበር ልከዋል ቴሌግራም ላይ
አይደለም? አይ ከሁ- ከሁሉ ስፖርት ከዋናው account ኤ ማለት ነው።
ከዝውውር ታሪክ ላይ ያልገባሎትን ወይ ደግሞ ከ transaction history ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን።
እሺ የቴሌግራም ቁጥር ዜሮ ዘጠኝ ሰባ ስምንት
እሺ አንዴ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
እሺ ገሚሊ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አሁን screenshot አድርጌ በትራንዛክሽን ሂስትሪ ላይ ያለው ነው ምልክት ይላኩልን ነው።
እሺ